ይስጥልኝ።
አቤት ሰላም ነው ዶክተር በለጠ
እ?
ሰላም ነው። እንዴት ነው ዶክተር በለጠ ነህ አይደለ?
እ፣ በለጠ
አይደለህም እንዴ?
አይደለሁም። በለጠ እንትን ነው ሌሎች ግን ሁሎ አዎ አዎ።
supervisor ኡ ነው።
ዶክተር በለጠ አይደለህም አንተ?
አይደለሁም አይደለሁም። የእሱ ሌላ ነው። ልንገርህ ቁጥሩን አ፣ okay አብነት ነህ አንተ ዶክተር አብነት?
እኔ አብነት ነኝ። አዎ።
አዎ አዎ። ይቅርታ ተሳስቼ ነው ተሳስቼ ነው። ስልኮ አለ አለ። እሺ እሺ እሺ